ആ
ሄሎ
አይ ምንድን ነው
እኮ ያወር ነበር አሁን
ማን ነው ስምህ ቶማስ ኦደር ገብቶብኛል ነው ጭልኝ ያ ይወጣለታል እንዴ ይወጣ ናዚ
ወደ እ
ሄሎ
ነው ትችላለህ ብለሃለች እሺ የመክስቦን አዎ የኔ ሰው
እሺ እሺ